ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው።
ሰላም ነው እማዬ?
እግዚአብሔር ይመስገን።
እ አለን አለን። እንትን ፈልጌ ነበር እ ሁሉ ስፖርት ነው።
አዎ ልክ ኖት።
እ በዚህኛው ቁጥራችሁ ስደውል አይነሳም ከትላንት ጀምሮና እ ማታ አራት ሰዓት ከሶስት ደቂቃ ላይ transaction ፈጽሜ ነበር withdrawal ማለት ነው።
እሺ በሳንቲም ፔይ ሁለት ሺህ አንድ መቶ ብር አውጥቼ ከዛ refresh እያደረገ እያለ ማለት ነው እ ማታ ላይ ተቆራርጦ ነበርና ቆረጠብኝና ሁለት ሺህ አንድ መቶ ብር ቴሌብር ላይ አልገባም። ከዛ ቴሌብር ላይ ይሆናል ችግሩ ብዬ ቴሌብር ስደውል አይ ከዛ በኋላ ራሱ በጣም ብዙ transaction አድርገሃል ሁለት ሺህ አንድ መቶ ብሩ ግን ቆርጦ ቢሆን እንጂ ወደ ቴሌብር አልገባም አለኝ እና እዚህ ከዝውውር ነው ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
በቴሌግራም ከ transaction history ላይ በቴሌግራም ልኬ ነበር በቴሌግራም ልከዋል። ቴሌግራም ላይ እናሳውቆታለን። በትዕግስት ይጠብቁ፣ እናስተላልፍሎታለን።
okay ቴሌግራም ላይ ፎቶ ልኬያለው ግን እስካሁን አልታየም ግን ምንም